ጤና ይስጥልን አብሮ ያስችልኝ ቤዛ እባላለሁ ከ ArifPay financial technology ነው የምደውለው አቶ ያለአለም አዋሲ ኖት የደወልንሎት ታህሳስ ሶስት ወይም ደግሞ December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄድ ArifPay two zero የተሰኘ ዝግጅት አለ እዛ ዝግጅት ላይ እርሱን ለመጋበዝ ነው የደወልነው ዝግጅቱ አሪፍ የሚሰጣቸው አገልግሎቶች ላይ የጨመራቸው እንዲሁም ያሻሻላቸውን አገልግሎቶች የሚያስመርቅበት ፕሮግራም ነው። ከጠዋቱ ሶስት ሰዓት እስከ አምስት ሰዓት ነው። እርስዎም ቀደም ብለው መጥተው ጥሩ ቦታ እንዲያገኙ እንመክራለን።
እሺ፣ አመሰግናለሁ። ታህሳስ እሺ፣ ሶስት ታህሳስ ሶስት በኢትዮጵያ ብሔራዊ ቲያትር።
እሺ፣ እሺ፣ እሺ፣ ዝግጅቱ ላይ እንደሚገኙ ማረጋገጫ ማግኘት እንችላለን። ይመቾታል?
እ፣ ብዬ አስባለሁ።
እሺ፣ አጭር መልእክት ይላክልዎታል። እዛ ላይ link አለች። እሷን ተጭን reservation መያዝ ይችላሉ።
እሺ፣ እሺ፣ እሺ፣ ጊዜውን ሰጥተው ስላደመጡ እናመሰግናለን። መልካም ቀን ይሁንልዎት።
እችላለሁ።